hello ሰላም ጤና ይስጥልን ቤተቤት
አዎ sister የኔ account ቱሪስት account ኡ የሆነ ብር processing ሆነ
ምን ብር withdraw አድርገህ ነው?
withdraw ነበረ። ከዛ ደግሞ እሺ።
pending ሆነች። processing ስንት ብር ነው?
ሰባት መቶ ብር
መቼ ነበር ያዘዙት?
እ መቼ ነበር ያዘዙት?
እ የ- የ- ትናንትና ማታ ላይ በሀያ ሶስት እሺ።
አስራ ሶስት ላይ ቤተቤት ቁጥር ይሄ ነው?
የዩኤስቢት account ነው።
ቤተቤት ቁጥር ይሄ ነው?
ዩኤስቢት ዩኤስቢት እ እ?
የዩኤስቢት account ነው።
አይ ቤተቤት account አሁን የደወልክበት ነው መጨረሻው አስራ አራት
አይ ዜሮ ዘጠኝ አስራ አራት እሺ ዜሮ ዘጠኝ አስራ አራት
ዘጠና ዘጠኝ
አስራ ዘጠኝ
ምን ዘጠና ዘጠኝ እያለ ነው።
እ እ?
አስራ አራት እ ዘጠና ዘጠኝ ዘጠና ዘጠኝ
ዘጠና ዘጠኝ አዎ nine nine እሺ
ሰላሳ ስምንት ሰላሳ ስምንት እ እ?
three nine አስራ ዘጠኝ ነው
አይ ሰላሳ ዘጠኝ ሰላሳ ዘጠኝ እሺ ቆይ check ላድርግልሽ ጠብቀኝ ሰባት መቶ ነው ያልከኝ ሰባት መቶ ነው።
እ እ?
ሰባት መቶ እሺ check ላድርግልሽ ጠብቀኝ አንዴ እሺ እግዚአብሔር ነው። ባዮ ካለ ካለ
ሰባት መቶ ትናንት የለም ግን ቀኑ መቼ ነበረ?
የቤስት ቢዝ አካውንት አይደለም ባዮ ቱ ኤክስ ቢዝ ቱ ኤክስ ቢዝ አካውንት ነው።
አይ የቤስት ቤት አካውንትን ነው የምፈልገው።
ቱ ኤክስ ቢዝ ቱ ኤክስ ቢዝ አካውንት ይሄ ቤስት ቤት ነው እሺ፣ ቶክስ አይደለም።
ቤስት ቢዝ ነው። ቱ ኤክስ ቢዝ እና ቤስት ቢዝ አንድ አይደለም።
አዎ አዎ